ሄሎ ሄሎ ቴዲ፣ አቤት የቅድሙን ምግብ ቤት መልሰው እሺ። customer አስልታቂ ነው
ምን እ አይሰማም ምንድን ነው
ቅድም customer ስልክ አታነሳም ብላ ሳውቀህ ነበር አይደል?
አዎ፣ አዎ፣ አይሰራም ብላ።
አዎ።
አሁን ለእኛ እኛ ስንሞክርላት ስልኳ ዝግ ነው። ምግብ ቤት መልሰውና መልሻለሁ ብላ ሳውቀኝ
እሺ አይ እዛው ነኝ ያለሁት ባይ አልወጣሁም ከምግብ ቤት አልወጣም። በቃ መልሰው እኔ መልሰዋል ብዬ ላስተላልፍልህ መልሰው። እሺ እሺ አስውጭልኝ
እሺ